የቤተ ሚኒስቴር ነበርሽ ትቤት ራዴት
በቻፓዊ ዞርጌ ነበር።
እሺ ስልክህን ንገረኝ ወንድሜ።
አስር
እሺ ዜሮ ዘጠኝ አስር ሰላሳ ስምንት እሺ አርባ ስድስት አርባ ስድስት አስራ አራት ሀምሳ አራት አስራ አራት አስር ሰ- አስራ አራት አ
አስር ሰላሳ ስምንት አርባ ስድስት አስራ አራት አ
ስንት ብር ነው?
ሶስት ሺህ አምስት መቶ በቃ አሁን ይገባላል። እሺ እሺ አመሰግናለሁ።
እሺ እሺ